ጤና ይስጥልኝ። ሙሉ ስፖርት
ሁሉ ስፖርት ለቴሌብር እኮ አላሳልፋለን። ቴሌብር እምቢ አለ እኮ ቢዝሮ ነው ዲፖሊት እ ቴሌብር
እኮ ቢዝሮ ነው ዲፖሊት ነው አላሳልፍ ያለ
ዲፖዚቱ አዎ፣ ቴሌብር የሚለው ራሱ የለም። እንትሩ
ዲፖዚት ላይ አለ ቴሌብር የሚል
አ- ያኛው አንደኛው ነው። አንትራ አያሳልፍም። አንዱ የበፊቱ የለም።
አይ ይሄኛው እ, ሌላ ነው። እዛው ቀጥታ በቴሌብር ስለሆነ ነው። ቴ- እ፣ deposit የሚለው ላይ ይግቡና ቴሌብር ከነኩ በኋላ የስልክ ቁጥር እ, እና የገንዘብ መጠን አለ አይደለ?
አ፣ እኮ እሱ የገንዘብ መጠኑን ካስገቡ በኋላ QR code ያመጣሉታል።
እምቢ አለ እኮ QR code ያመጣል አይደለ?
እ፣ እ፣ QR code ያመጣል።
አያመጣም። ኧረ እንትሩ ነው ራሱ አስራ ምናምን ልክስ ነው የሚያሳየው። የበፊቱ ዝም ብለን አስገብተን በ pin number በ pin number በእንትሩ ቁጥር ነው በምናስገባው።
እኮ የበፊት ስለሌለ እኮ አዲሱን እየነገርኩት ነው ያለሁት።
እሱ አሁን በአዲሱ እንዴት ነው?
QR code ያመጣሉታል። QR code ኡን ወደ ጎን ሲያደርጉ login የምትል ታመጣላችሁ።
እሺ፣ login ማድረጊያው ላይ የስልክ ቁጥሩን pin- pin number እና የ verification code ይጠይቃል። verification code ኡን ከላይ get code የምትለዋን ሲጫኗት በ message ይልክሎታል እ፣ ኮድ እሱን ኮድ አስገብተው ድጋሚ pin አስገባ ይሎታል። pin ኡን አስገብተው deposit ሲያደርጉ deposit ይሆንሎታል።
እሺ፣ እሺ